hello hello hello፣ ጌትነት እንዴት ነህ?
ሰላም ነው?
አለን ብሩክ ነኝ ከቤት to ቤት ይመስገን። ብሩኬ እንዴት ነህ?
አለን። እ፣ እኔ የምልህ ወይ ምንድን ነው ዋይፋዩ? በስመ አብ
ያስቸግራል። ወይ ፈም በጣም በስልክ ነገር ነው። አ?
ሳፋሪኮም ነው እንደውም እኛ አካባቢ ትንሽ ሳፋሪኮም አሪፍ ነውና አ፣ በሳፋሪኮም እያደረኩ ነበር።
እስካሁን ኮፒ አድርጎ አልጨረሰም ፋይሉን እና በቃ ሲጨርስ ደውልልን።
85% እያለ ነው። እሺ እደውልልሃለሁ። እሺ በቃ እሺ፣ እሺ የሆነ እሺ